ሄሎ
ሄሎ ሄሎ
ጤና ይስጥልኝ ሪፖርት
እንትን ትላንትና October አስራ አንድ bet አድርጌ ነበረ እሺ እና እስካሁን ምንም አላረመም። ምንም በቃ እንዳለ ነው። bet ይታገሱ እንደተደረገ ተቀምጧል። እ?
ያስተካከልን ነው ይታረምሎታል ይጠብቁ ይቆያል። አንድ አንድ ጊዜ በጣም ይቆያል። Almost እንደ ከአንድ week በላይ ምናምን ይቆያል። የገጠመኝ ችግር ስለሆነ ነው።
ይጠብቁ ዛሬ ይስተካከላል
ዛሬ ተስተካከለ።
አዎ
መልካም እሺ።
እሺ መልካም ቀን